Hello ሰላም ጤና ይስጥልኝ።
ሰላም ነው።
Hello
አቤት አቤት፣ አይሰማም ድምፅዎት ከሩቅ ነው የሚሰማ። ትንሽ ድምፅዎትን ይጨምሩልኛል።
እ፣ እሺ፣ Hello
አቤት፣ እሺ። አሁን እሱ አይሰማም።
ትንሽ
እ፣
Hello
Hello
እሺ። ሰላም ጤና ይሰማል?
ይስጥልኝ። አዎ ይሰማል።
አዎ፣ አለን እግዚአብሔር ይመስገን።
ምን ልርዳዎት?
ወጌሻ ስፖንሰር ፈልጌ ነበረ
እሺ
እ፣ እና ለመማር እ፣ ክፍያ አቅሙ ስለሌለኝ ያው ስፖንሰር ምናልባት ካለ ብዬ ፈልጌ ነው ለማጠየቅ።
በነጻ ትምህርት እድል ነው።
አዎ
እሺ ለሀያ ተማሪዎች እድል ስለሰጠን አሁን ላይ ያለን ቦታ የለም። ነገር ግን አዲስ ነገር ካለ እንድናሳውቅዎት ስምዎትና ስልክዎትን ላስገባው።
እሺ። ስሜ መስፍን ጌታነህ ማን አሉኝ?
መስፍን ጌታነህ
ከየት አካባቢ ነው የደወሉልን?
ከዚሁ ከአዲስ አበባ ፒያሳ የት አካባቢ ሰፈር ልበለው? ፒያሳ።
ፒያሳ። አ፣ በአካል ነው በኦንላይን ነበር መማር የፈለጉት?
አይ በአካል
በአካል። እሺ ማስታወቂያው ምን ላይ ነበር ያዩት?
እ፣ ዶን- Donkey Tube ላይ ነው። Donkey Tube እከታተላለሁኝ እና YouTube ቻናላችን ላይ።
አ፣
መልካም። እሺ አድራሻዎትን እና ስልኮትን ስለሞላሁኝ አዲስ ነገር ካለ እኛ እንደውላችኋለን።
እሺ
ስልኮት ይህ ነው አይደለ? አስራ ዘጠኝ ሰላሳ አንድ አ፣ አንደኛው ይሄ ነው። ሌላም አለኝ ለአስመዝግቡ ምናልባት ይሄ ባይሰራ።
እሺ ይንገሩኝ።
እሺ ዜሮ ዘጠኝ ሀምሳ ስድስት ሀምሳ ስድስት ዘጠና
ዘጠና
አስራ አምስት ስልሳ ሶስት አስራ አምስት ስልሳ ሶስት ስልሳ ሶስት እሺ
Donkey Tube በጣም አድናቂ ነኝ።
እሺ እሺም በጣም- እናመሰግናለን።
በጣም እንደምወደው አድርሽልኝ።
እሺ አደርስልዎታለሁ።
እሺ መልካም እሺ መልካም ቀን። እሺ አሜን ለሁላችን።
አይ አይ